ጤና ይስጥልኝ የቴክ ህብረ ምርጫ ማዕከል እባክዎት የምንረዳው
ጤና ይስጥልኝ። እንትን ነበረ ቻይና ጓንግዶ መሄድ ፈልግ ነበረ በአስራ ዘጠኝ ደርሰው መች እሺ
ቅናሽ ዋጋ ነው የምፈልገው።
እሺ ይቻላል ጓንዡ ነው ጓንዡ እ እሺ ሌሎት በአስራ ዘጠኝ እጅ ለአስር ቀን ነው በአስራ ዘጠኝ ወይ በሀያ ዲስካውንት
እሺ በ- ለሴ- ሴፕቴምበር አስራ ዘጠኝ ሄደው
አዎ September አስራ ዘጠኝ ሀያም አስራ ዘጠኝም ችግር የለውም discount ስለዚህ እሺ በአንድ ይመለሱ እሺ በአስራ ዘጠኝ ሄደው በአንድ እንዲመለሱ
በአስራ ዘጠኝ እንጂ በሰላሳ ወይ በሀያ ዘጠኝ መመለሻ
እሺ
ጥሩ price እሺ እሺ እሺ
እንትና ደግሞ ቤተሰብ ነች እ፣ ማን ነው
ሳዳ ስሟን ጥራልኝ ባ እ?
ሳዳ
አይ እ፣ ሙስሊም ስም ያላት ቤተሰብ
ሙ- የሙስሊም ስም ያላት ነው ያሉኝ
የሙስሊም ስም ያላት ቤት እኮ ሳዳ ሳዳ
ሳዳ ሳዳ OK ችግር የለውም እና- እና- ጎ- ጎረቤት ጎረቤቴ ነች እሺ እሺ እሺ እሺ